ሄሎ ሄሎ ሰላም ጤና ይስጥልን።
ናመሰለን ከ We Plus Solution ነው የምደውለው።
ከየት?
ከ We Plus Solution እሺ ሰላም ነው።
እግዚአብሔር ይመስገን።
ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
እ?
ባለፈው application ኣችን ላይ ተመዝግባችሁ ነበር።
አይ ደስ አይለኝም መመዝገቤ።
እ፣ እሺ እ፣
ምን ምን ነበረ?
ነበረ የምትሰጡት አገልግሎት? አይ እ፣ እ፣ የተለያዩ የንግድ ድርጅቶችን እየመዘገብን ነበረ፣ የንግድ ድርጅቶችና አገልግሎት ሰጪዎችን OK እና ይሄንን ስልክ ቁጥርም system ላይ ነው ተመዝግቦ ያየሁት።
አይ የ- በስህተት ይሆናል ምናልባት ስም ተሳስቶ ቁጥር ተሳስቶ
እም፣ በቃ እሺ እሺ እሺ፣ አመሰግናለሁ።